Hello ጤና ይስጥልኝ።
account ቅድም እኮ ሀገር account ይልክላል ተብዬ ነበር፣ ግን እስካሁን ምንም የተላከ ነገር የለም።
እሺ አሁን እልክሎታለሁ። ሰማንያ ዘጠኝ ነው። check አድርገዋል ግን ልክ ያለሁ መሰለኝ።
ምን account check አድርገው text ላይ አዎ፣ text ላይ ከተለያየ እኮ ነው የደወለው።
እሺ አሁን እልክሎታለሁ።
እና ከዛ በኋላ የላክበት እንደ ካቸታ አድርገውና ይዘና ብላኛል።
ዜሮ ሰማንያ ዘጠኝ ቤት አይደለም? እሺ እሺ አሁን ልኬሎታለሁ። በቃ
አየሽ፣ ከዛ ያስገባሁት ከዛ ላይ ይመጣ
አዎ ስክሪንሹት አድርገው የያዙና ያስገቡበትን በር ላይ ላሉ አስተባባሪዎች አሳይተው ትኬት ይሰጠውታል።
አይ
እሺ እሺ፣ መልካም ጊዜ።
አይ
አይ